አብሮ ስጥልኝ ፓስወርድ ኖርማል ነበረ ማለት ቤስት ቤት ውስጥ ያላስገባለኝ ምንድን ነው ይሻለኝ?
ምን የምን ፓስወርድ ነው?
ፓስወርድ እኔ የምጠቀመው ፓስወርድ ጌሙ ላይ
ምን ሎጊን ለማድረግ ስትሞክር ምን ይልሃል?
ስሞክር ስራ ያገን ምናምን የሚለው ነገር ይመጣብኝ። ስራ ያገን ፓስወርድ እንደዛ ነገር ነው የሚመጣብኝ።
እስቲ screenshot አድርገህ ላክልኝ ምን እያለክ እንደሆነ።
እሱ የሚለውን
አዎ የሚለውን screenshot አድርገህ ላክልኝ።
በምን
በቴሌግራም
እሺ እሺ እሺ